አሎ
hello፣ አቤት።
ሰላም እንዴት ነው?
እግዚአብሔር ይመስገን። ማን ልበል ከኢትዮ ቴሌኮም ነበር። ባለፈው አውርተን ነበር። እዝራ ነኝ።
እዝራ ታዲያስ፣ ታዲያስ ደህና ነህ?
እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን በጣም ደህና ነኝ።
አለን አለን። አሁን configuration ኑን አልቋል የነበሩና training ኡን schedule እንድናደርገው ነበረ።
perfect። so ሁሉ ነገር አልቋል ማለት ነው።
አዎ፣ አዎ።
okay፣ መቼ እናድርገው?
ከነገ ጀምሮ ማድረግ እንችላለን። አራት ተኩል ላይ
ነገ አራት ተኩል ለምን አናደርገውም ታዲያ?
ይቻላል።
በቃ ጠዋት አራት ተኩል short code already purchase አድርጋችኋል?
አድርገናል። ዛሬ ሄድና short code ኡን እንትን ከመሀመድ ጋር ጨርስ አልጨረስኩኝ። እሱ ብቻ ነው የቀረኝ።
በቃ እሱንም በተጨርሰው እና እንደ ላይ ብናደርገው ጥሩ ነው።
በቃ እሱን እንግዲህ ዛሬ ልጨርሰው ትጨርሰዋለህ ወይስ ትደውልልኛለህ?
እ፣ ምን ላድርግ መሰለ እንትን ቀጠሮን እንትን ለማድረግ እ፣ ለምን ሐሙስ አናደርገውም?
በቃ ጥሩ። በቃ ሐሙስ እ፣ አራት ሐሙስ ተኩል ላይ እ፣ ወደ ከሰዓት እናድርገው። ከተሻለ ኢንተርኔት እንደ ድንገት ያለው ቤት ውስጥ ስለሆንኩኝ እ፣ ኢንተርኔት ሊቋረጥ ስለሚችል እ፣ ስንት ሰዓት እናድርገው? ከሰዓት ሐሙስ
ከሰዓት እ፣ ስንት ሰዓት ነው የምትጨርሰው ስራ?
አስራ አንድ ተኩል በኋላ ስራ የሚያልቀው በቃ ወደ ዘጠኝ ሶስት ሰዓት ላይ ማድረግ እንችላለን። ዘጠኝ ሰዓት ላይ ሶስት ሰዓት ከ- sorry ዘጠኝ ሰዓት ከሰዓት በኢትዮጵያ አቆጣጠር በቃ ዘጠኝ ሰዓት እሺ፣ ዘጠኝ ሰዓት እሺ።
በቃ ሐሙስ በጣም ስለዚህ አሪፍ።
link ኡን እልክልሃለሁ፣ text አደርግልሃለሁ።
okay እስ- እንትን አለ ከ- እንትን በለው ደ- ዳ- dev
ምን አልከኝ?
DEV email address ኤ ካለ
ምን አልከኝ? አልተሰማኝም።
ኢሜል አድሬሴ ካ- ኢሜል አድሬሴ አለክ እሺ፣ ነገር የለያዘው ቆይ፣ የለ- የለኝም።
ዲኢቪ ደቭ
ኢቪ
አት አት እፎይ ኢኤፍኦ ዋይ ዋይ
ኤፍ ኦ ዋይ ዋይ። እሺ፣ ዳት ካም
እሺ፣ እዚህ ላይ ኢሜል አደርገዋለሁ።
እና ሌላ ደግሞ ዳዊት አት እፎይ ዳት ካም በለው አት ሴም ታይም ዲኤ ደብሊው አይቲ ሀሎ ሀሎ ሀሎ